ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ የምንረዳው
ከ account ኤ cash out አድርጌ ነበር ተቀናሽ አድርጉት ወደ ቴሌብር አልገባልኝም።
እሺ የቤተሰቤ ቁጥር አሁን የደወልክበት ስልክ ነው?
አ እሺ ስንት ብር ነበር ውጭ ያደረከው?
አስራ ሁለት ሺ አምስት መቶ ብር።
እሺ መስመር ላይ ጠብቀኝ ትንሽ
እሺ
አስራ ሁለት ሺ አምስት መቶ ነው ያልከኝ?
አዎ፣ ማታ ሶስት ሺ ከዛ አራት ማን ሁለት ሁለት ሺ እያደረጉኝ በተለያየ ጊዜ ነው።
አዎ፣ እሺ ከሶስት ሺህ ጀምሮ ያለውን ያልገባው
ሁሉም ከሶስት ሺ ጀምረዋል። አዎ እሺ ወደ ቴሌ ብር ናቸው አይደለ? ሁሉም አዎ እሺ፣ ሁሉንም confirm አድርግላለሁ። ይገባላል። እሺ፣ ትንሽ ደቂቃዎች እሺ።
በኋላ። እሺ፣ እናመሰግናለን። መልካም ቀን ይሁንልህ።
እሺ